Hello
hello ስፖርት ባኮም ነበር
ም፣ ሰላም እንትን deposit አድርጌ ነበር እና እሺ
ሁሉ ስፖርት ጋር ከዛ de- deposit ባረኩበት agent ላይ message ደረሰን deposit እንዳልኩኝ እዛ እናንተ ጋር ግን የለም አልገባም እና ቆይተዋል ግን
በምንድን ነው ነበር deposit ያደረጉት?
በካቻ በካቻ እሺ አዎ።
ሜሴጁ ልከውልን ነበር ቴሌግራም ላይ
አዎ የሁለቱም ስክሪን ሻት አድርጌ ል- ልኬላችሁ ነበረ ልከው ነበር እሺ ማን ልበል ስሞትን
በቴሌግራም ዩዘኔም አዎ
ታይም ጄጅስ ታይም ጀጅ ታይም ጄጅስ ይላል። ወይም ቁ- ስልክ ቁጥር ያለሽ በዚሁ ማለት ነው። በዚሁ ችግር የለም ይበራል።
አግኝቼዋለሁ ኦኬ ነገሩ መስመር ስለሆነ እሺ እሺ።
okay እሺ አግኝተናል አንድ አንድ ሺህ ነች።
አዎ አግኝቼዋለሁ ተካልሎታል ዛሬ
እሺ እሺ